hello ጤና ይስጥልኝ ቺፕቺፕ
ወይ ሰላም ነው ሰላም
እንትን ነበረ ቺፕቺፕን መጫወት ፈልጌ የተሳካ ትዕዛዝ አንድ ሊኖረውት ይገባል ብሎኝ okay
እና የተሳካ ትዕዛዝ ደግሞ አለ እንትን ብዬ ነበር ከአራት ቀን ወይ ከሶስት ቀን በፊት አዝዤ ደርሶኛል okay
እና እሱን ማስተካከል ይቻላል ይቻላል አዎ ምንድን ነበር ምን እንዲደረግልዎት ነበር መጫወት ፈልጌ ለመጫወት ማለት ነው okay complete አላለሉትም አ okay ሀብታሙ በሚል ነው አይደል በ wallet ነው የከፈሉት አ ሲሳይና ሸዋ group ላይ ነው የገቡት አ አ ያውቋቸዋል እነሱን join ያደረጉበትን group እ join ያደረኩበትን group አ
ያውቁታል ማለት እነሱን ማለት እሺ product ኡን ተቀብለዋል ዘይቱን አ
ተቀብለዋል አ ተቀብያለሁ okay እሺ ያው assign ላይ ስላለ ነው እኔ complete አደርግሎታለሁ ችግር የለውም እሺ እሺ ከዛ ኮምፒውተር ይሞክሩታል እሺ እሺ አሁን መልሼ ልደውል እ እሺ እኔ ለ developer ኦቹ አሳውቅሎትና እ እነሱ ያስተካክሉታል። እስቲ ቀ- የቆዩ ይሞክሩት እስከዛ።
እሺ በ wallet ስለተከፈለ ለዛ ነው assign ላይ ስለቀረ ነው።
እ delivered ሲሆን እ game ኡ መጫወት ይችላሉ። እሱን አስተካክሎታለሁ።
እሺ እሺ እሺ እሺ መልካም እሺ።